ሄሎ ሰላም ጤና ይስጥልኝ ቤስት ቤት
ጤና ይስጥልን account withdraw አድርጌ ነበር ገንዘብ እሺ
እና ወደ account ኤ አልገባልኝም ገንዘቡ።
የደወልክበት ቁጥር ነው?
አዎ ስንት ብር ነው?
አስራ ስምንት ሺህ ብር መቼ ነው?
አሁን ነው።
እሺ ቆይ አንዴ
አልመጣም አልመጣም አልመጣም አልኩህ። አንዴ ኦሪጂናሉ ቁልፍ ነው። በእናትህ አንተ እውነት ክፈተው።
እሺ ያው ሊገባ processing ላይ ነው። ትንሽ ጠብቀውና ይገባል። እሺ አባ።
እሺ እሺ ስለደወልክ እናመሰግናለን። መልካም ቀን።
መልካም ቀን ላንቺ።
እሺ አሜን።